hello ሰላም ጤና ይስጥልኝ። ችፍችፍ ሰላም ጤና ይስጥልን። ችፍችፍ ነው አለ አዎ ነው።
እንትን order ኡ ግን በጣም ዘገየብን። አምስት ቀን ምናምን እየሆነው ነው። ምንድን ነው አይመጣም እንዴ?
ምን ነበረ ያዘዙት? ይቅርታ
ነጭ ሽንኩርት፣ ቀይ ሽንኩርት ብዙ ነገር ነበር ያዘዙት። ካሮት
complain አስገብተው ነበር።
አስገብቼ ነበር ትናንትን፣ ግን ምንም ሊመጣ አልቻለም እስካሁን ድረስ። order ተልኮልኛል እንትን ቁጥር ግን እስካሁን አለ ማን ነበረ ሰው?
ዮሐንስ
አንድ የስልክ ቁጥር ይንገርኝና check ላድርግሎት እስኪ።
ዘጠኝ አስራ ዘጠኝ አስራ ዘጠኝ ስልሳ አራት እሺ
ሰላሳ ስምንት አስር
ነው። እሺ ምን ምንድን ነበር የቀረው?
የቀረው ምን ምን ነው? ነጭ ሽንኩርት፣ ነጭ ሽንኩርት ነው።
ቀይ ቀይ ሽንኩርትም እንደዛው ካሮት እህ እና ደግሞ የቲማቲም እንትን አናናስ
አናናስ
አናናስ ማዘዣ አለው። ብዙ ነገር ነው ያዘዝኩት፣ ግን አልመጣልኝም እስካሁን። እንግዲህ ብቻ ለምን እንደው ግን አሁን አልተደወለም እየዘገየ ነበር እስካሁን።
ምንም የደወለልኝ የለም። እንትን order ቁጥሩ ተልኮልኛል፣ ግን ምንም አዎ የደወለልኝ ዛሬ ወጥቶሎታል ቁጥር ልስጦት የ driver ኡ
driver ቁጥር እሺ አዎ ሀያ ዘጠኝ ሀያ ዘጠኝ እሺ
ሀያ ሀምሳ ሰባት
okay እሱ የት ትናንት እንደደረሰ ሰጥቶኝ አዎ።
ነበር ደውዬለት ነበር ደውለት አሁን አሀ፣ እሺ።
ምን አለ ታዲያ እሱ አረ በጣም ስርዓት የሌላቸው ናቸው። በጣም ሽር እንትኖቹ ራሱ ሲያናግሩ ጆሮዬ ዘግቶብኝ ነው የሄደው ራሱ አላናገረኝም። ለማንኛውም እስኪ አሁን ላናግር ደውለት አይ፣ ደውልለት እና ይቅርታ ላናግር።
እንደዛ ከሆነ ቆይ እኔ ደውዬ መልሼ ላሳውቆት ማን እንደያዘሉት
ኦኬ መልሼ ልደውልሎት እኔ ኦኬ፣ እሺ።
እሺ። የት ነበረ ሎኬሽኑ?
ከወዬ ፈቼ ፋሲሊቲ እሺ በቃ ደውያለሁ፣ ደውላለሁ መልሼ ኦኬ፣ እሺ።
እሺ።